ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጅ የኔነ ያለኝ ውስጤ ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ የኔ ነህ ያለኝ ውስጤ ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ይሁን ያለ ሁሉ ይሆናል፣ ሀሳቡን ማን ይከለክላል? እንዴት ልርሳ መልካምነቱን ልዘምር እንጂ ምሕረቱን ተስፋ ላጣ ተስፋ ነው ለምስኪኑ፣ ወላጅ ላጣ ብቸኛ ነው ወገኑ። ላመስግነው እንጂ እኔ ልወድሰው፣ ኃይሌ ክብሬ ታሪኬም ኢየሱስ ነው። ጌታ በሕይወቴ ወዶ ያደረገውን መቼም አረሳው። እሱ በሕይወቴ ፈቅዶ ያደረገውን መቼም አረሳው። አረሳው ያደረገለኝን አረሳው ለኔ ሆነለኝን አረሳውም የአምላኬን ውለታ ዘውትር ለቀኝ ለሚያኖረኝ በደስታ ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ የኔ ነህ ያለኝ ውስጤ ልቤን የጣልኩበት እግዚአብሔር እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ነው። ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ የኔ ነህ ያለኝ ውስጤን ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ የደገፈኝ ሳለቅስ እንባዬን ያበሰለኝ የቅኖች አምላክ እግዚአብሔር አባቴ ዮሴፍን ከእስር ቤት ያወጣው ለሹመት ሽልማት ያበቃው የዳንኤል አምላክ ታምረኛ ከአንበሶች ሚያድን ከበላተኛ አይገርምም ይሞታል የተባለው ሕይወት ዘርቶ በእግሩ ቆሞ አየነው። የቀመሰ ያውቀዋል የእሱም ማዳን የተነካ በእግዚአብሔር ብርሃን ሰው ሳያውቅ አትፍራ ልጄ ውስጤ ልቤን የጣልኩበት እግዚአብሔር ኦ ያኔ በመከራ ሳለቅስ እንባዬን የቅኖች አምላክ እግዚአብሔር ሰው ሳያውቀኝ ሰው ሳያውቀኝ ቀድሞ ያወቀኝ አትፍራ ልጄ የኔ ነህ ያለኝ ውስጤ ልቤን የጣልኩበት እግዚአብሔር ነው። ያኔ በመከራ ሳለቅስ እንባዬን የቅኖች አምላክ እግዚአብሔር አባቴ ነው። ታላቅ እልልታና ጭብጨባ ለአምላካችን ለእግዚአብሔር ሃሌሉያ። እሰይ እስቲ እሰይ በሉ ሃሌሉያ፣ እሰይ ሃሌሉያ፣ እሰይ የሚያሰኝ አምላክ አለን። ሃሌሉያ፣ እሰይ የሚያሰኝ መንፈስ ጠጥተናል። ክብር ለእግዚአብሔር ይሁን። ሃሌሉያ፣ እሰይ እሰይ እንደገና ለእግዚአብሔር ታላቅ እልልታና ጭብጨባ እንሰጣለን።